ሄሎ
ሄሎ ሰላም ሰላም ነው።
አለ እግዚአብሔር ይመስገን።
አድቤት በ service አስገብቼ ነበር።
እሺ በምንድን ነው የገባው? ወህ- እ?
ወረቀቴ እ
ሄሎ
አቤት ይሰማኛል። በምንድን ነው የገባው?
ማለት
እድሳት ነው ብልሽት ናት?
እ፣ ያው አይ ቆሞም ነበር እና ምንም አላሉኝ። እ፣ ባለፈው ክፍያ ክፍዬ ነው የሄድኩት።
አሀ አዲስ ማሽን ገዝተህ ነው?
አዲስ አይደለም የቆየ ነው። ኧረ በመሀል ቆሞ ነበር።
በመሀል ቆሞ ነበር። ምኑ ነው የቆመው?
ማለት ተጠቅመንበት አናውቅም ነው። ወደ ሶስት ስምንት ብር አካባቢ እ፣ ምንም ተጠቅመህበት አታውቅም? ማሽኑ አዎ፣ እጅ ላይ ነው?
በፊትማ ተጠቅሜበታለሁ።
እጅ ላይ ነው አሁን ማሽኑ?
ለምን አስገብቻለሁ እናንተ ጋር ነው እንጂ እኮ በምንድን ነው የገባው? ኬዙ ስታስገባ እድሳት ነው ብልሽት ነው?
እድሳት ወረቀት እኮ ወረቀቱ ላይ አይተህ የማሽን ቁጥር ንገረኝ።
እድሳት